Hello?
ሄሎ
ቤት ቤት
የብር ሳንቲም ፔ ላይ ደውል ተብያለሁ። ሳንቲም ደግሞ ብር እኛ ጋር ደረሰብ ነው የቤት ቤት ስልክህን ሰላሳ ዘጠኝ ሰላሳ ዘጠኝ ሰላሳ ሰማንያ አምስት ሰማንያ አምስት ሀምሳ ስድስት እሺ
ዘጠና አምስት ዘጠና አምስት አንዴ ጠብቀኝ። ቅርታ መቼ ነበር ያደረግከው?
ውርቅ ነው ማለት እ፣ መሰረት።
ስንት ብር ነበረ?
አስር ሺና አምስት መቶ አስር ሺ
እና አምስት መቶ
Okay፣ እሺ፣ አንዴ ቅርታ ጠብቀኝ። እሺ የቤት ቤት ቁጥርህ ልክ ነው። ሰላሳ ሰማንያ አምስት ሀምሳ ስድስት ዘጠና አምስት አዎ ዘጠና አምስት መች ነበር ያልከኝ ቀኑ?
ቅዳሜ ቀን አስራ አንድ ሌሊት ላይ አዎ።
Okay። ዊዝድሮ ነው አይደል ያልከኝ?
አዎ ድሮ
የለም እኮ አውጥቼው ነው። ቤት ቤት ቁጥርህ ይሄ ብቻ ነው፣ ሌላም ትጠቀምበት የለም።
የለም ይሄው ነው የተጠቀሙ አስር ሺና አምስት መቶ
እሺ አስር ሺውም አምስት መቶም ባላንስ ሄዶ ነው ልሃል ግባና እያው እሺ የት እኔ ቴሌብር ላይ ሰማንያ ሰማንያ ሶስት ዘጠና ዘጠኝ ሰማንያ ስምንት ዘጠና አንድ ላይ እ ሰማንያ ሶስት አይደለ
አዎ ሰማንያ ሶስት ዘጠና ዘጠኝ ሰማንያ ስምንት ዘጠና አንድ ላይ አስር ሺ አምስት መቶ ብሩ ገብቷል እሺ እኔ ጋር አልደረሰም ግን ወድ ነው check አድርገው አሁን አሁን ነው የገባው አሁን አዎ አይ ይቅርታ በጣም ስለቆየ